ሄሎ ጤና ይስጥልኝ ቤት ቀልታ ነኝ የምልወደው ሄሎ ሄሎ ሄሎ ሎ አይሰማም ይሰማል ጤና ይስጥልኝ ቃል ዳነኝ ከቤስት ቤት ምለቶ አ፣
ሄሎ ሄሎ hello hello አይሰማም
አሁን ይሰማኛል ምን ነበር ምን ልርዳዎት ቅድም ብር እንደዚህ በ CBE transfer ሳረግ እንደዚህ ቀርቶብኛል ምናምን ብዬ ተናግሬ ነበር እና በቴሌግራማችን ላይ ላክ ምናምን ላይ ነበር attach አድርጌለው ምንም መልስ የለም ለዛ ነው እሺ የቴሌግራም ስሞትን ማን ልበል
እ፣ ሰለሞን ነው ሰለሞን አዎ በ- ስልክ ቁጥሩ ልንገርሽ ወይንም
እሺ ቆይ እንዴ ሰለሞን ጉታ አዎ አዎ እሺ የ CBE ብር ስልክ ቁጥሩትና Best Bet የሚጠቀሙበትን ስልክ ቁጥርም አንድ ላይ የላኩልን ለ- ዜሮ ዘጠኝ ይኸው በዛው በላኩበት ነው ዜሮ አርባ ስድስት ቤት ያዥው ሁለቱም አዎ እኮ እሺ ጣ- type አድርግልኝ አሁን እዛውን አንድ ላይ እንድልክላቸው ለ shop ኦች እንዳሳውቃቸው እሺ እሺ እሺ እናመሰግናለን መልካም ምሽት